hello ይሉኝ
አብሮ ስልኝ ሂሳብ ተቆርጦብኝ ነበረ።
የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባሉታል።
እና እሱን ማቋረጥ አልችልም እንዴ?
ይችላሉ። ኮከብ ዘጠኝ ሰማንያ አምስት መሰላል ቢ- ብለው ይደውሉ። ስድስት ቁጥር ላይ ለማቋረጥ ሚለውን
ኮከብ ዘጠኝ ሰማንያ አምስት
ኮከብ ዘጠኝ ሰማንያ አምስት እሺ በቃ
እሺ